የኔ ተች ኦኬ ሄሎ ፍቅር ነኝ።
ሰላም እንዴት ዋልሽ?
ሰላም እንዴት ነህ?
አለሁ አለሁ። ሰማንያ ስድስት አርባ ሁለት ሰማንያ ስድስት አርባ ሁለት አዎ።
እሺ ምንድን ነው?
ኧረ አውጭልኝ በእናትሽ ኤረር ነኝ ያለሁት
ላውርደር እ ሌላ ኦርደር ይዘሃል እንዴ?
ሌላ አልያዝኩም ፍቅር
ቆይ እሺ ልጠይቅልህ።
እቤት ሳልበላችሁ እና
እሺ ማን ነው ስምህ?
ቢኒያም ንጉስ
እሺ ቢኒ ቆይ አንዴ ጠብቀኝ። ከገርጂ ነው የረር ጉሊት ይሄ የየት order ነው order ኡ? ከየት የት- okay ኦስካር ይላል አዲስ ኦስካር ከኦስካር አዲስ አበባ ገርጂ ይላል።
ወደ ቦሌ ስካይላይት አዎ
እሺ በቃ
እ እሺ ቢኒ አስጥቼዋለሁ። እሺ